ጤና ይስጥልኝ ዋሽንግተን ህክምና ማዕከል።
አቤት እንዴት አደራችሁ?
እግዚአብሔር ይመስገን።
እ፣ ዶክተር ይበልጣል እና ዶክተር ቶላ ይኖራሉ እንዴ ዛሬ?
እ፣ አንድ ጊዜ ይጠብቁኝ።
እሺ ወደ
አዎ ዶክተር ይበልጣል ግማሽ ቀን አሉ። ከሁለት ሰዓት ተኩል እስከ ስድስት ተኩል አሉ። ዶክተር ቶላም እንደዛው አሉ።
አሉ አይደል?
ዶክተር ቶላ እስከ አስራ አንድ ሰዓት ተኩል ነው ያሉት።
እሺ እናትዬ እናመሰግናለን። ተራ ትይዥልናለሽ ዶክተር ይበልጣል ጋር
እ፣ ወይ ስልክ ልስጦት፣ እኔ ተራውን መያዝ ስለማልችል
ነው አይደለ?
አዎ
እሺ እሺ
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት
ቆይማ ዜሮ ዘጠኝ ሰላሳ ስምንት ሰማንያ ስምንት ነው ያልሽኝ?
አዎ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰማንያ ስምንት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ አዎ
እሺ ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ እሺ እማክዬ